ኪስ አበላሽን ነው። ለምን ወይ ምን ነው? hello እንዴት ነሽ?
እግዚአብሔር ይመስገን።
ዛሬ ለከሰዓት ፕሮግራም ቲኬት ይዘን ነበር። ማን ነው ከፍለን ነበር ነው ኦንላይን።
ስለዚህ ሲመጣችሁ ትኬታችሁ መውሰድ ትችላላችሁ።
አሁን እንደማን ካልሰራ ቲኬት የት ነው የምንወስደው?
ኢንተርኮንቲኔንታል ፕሮግራሙ ያለበት ቦታ መግቢያው ጋር ስንገባ መውሰድ እንችላለን።
አዎ፣ ግን ቀደም ብላችሁ ስትመጡ ጥሩ ነው። አስራ አንድ ሰዓት ነው የሚጀምረው። ቀደም ብላችሁ ነው። አስር ሰዓት ነው።
አስር ሰዓት አዎ።
okay። እሺ፣ እሺ። thank you